ሰላም ናችሁ?
ሰላም።
ትእዛዝ በጣም ቆየብን። ባለፈው ዛሬ almost ሳምንት የሆነ ነው መሰለኝ ካዘዘን እስካሁን አልመጣም።
product ኣችሁ አልመጣም?
አዎ ሁለቴ ሶስቴ ተደውሎልናል። ከእናንተ ጋር አልመጣም በተደጋጋሚ እንትን ብልናልና okay። እሺ፣ location ኣችሁ የት አካባቢ ነው?
ቀራኒዮ መድኃኒዓለም ኦኬ። እሺ፣ ስልክ ይነግሩኛል?
ዜሮ ዘጠኝ አስራ ሶስት 13 ሰባ ዘጠኝ 79 ሰማንያ ዘጠኝ 89 ሰባ ዘጠኝ 79 እሺ።
please እንትን በላቸው። almost አራተኛችን ምናምን ነው እኛ ራሱ እንደውል okay። አ- ትናንትና ተደውሎሉት ነበር እንዴ?
ትላንትን ተደውሎ ነበር። አዎ okay። ከ- okay ቀራኒዮ ነው። አዎ በጣም ብዙ product ነው አይደል?
ብዙ ወደ- ይባላል።
ካሮት፣ strawberry፣ አቮካዶ፣ አዎ ሽንኩርት፣ ሽንኩርት፣ ቲማቲም ቲማቲም ና ዛሬ ወጥቷል። ትንሽ ይታገሱ።
መልካም እሺ ትንሽ ጠብቁና ወደ 11 ሰዓት አካባቢ ካልመጣ ይደውሉልኝ። ግን ወጥቷል፣ list ላይ መልካም።
ወጥቷል፣ እያየሁት ነው።
thank you እሺ፣ እሺ